ሄሎ ሰላም ነው ሰላም ነው መሲ እንዴት ነሽ? እግዚአብሔር ይመስገን። ሀምሳ አንድ ሰላሳ አንድ የሆነ ከ Pizza Hut አውጥቼ ነበረ ባለፈው እና discount አድርጋችሁ ነበር እና ይመለስላል ብልን ቆየ።
ለ area manager ካሳውቀዋል።
አይ area manager ኡን የ driver support ላይ መስሎኝ ነው
እኮ አሁን እንትን promo ታስቦልህ ነው አይደል?
አው discount አስበውላቸው ለ customer ቀንሶ ነው የተቀበልኩት። እኔ ዘጠኝ መቶ ሀምሳ አውጥቼ ዘጠኝ መቶ አስራ አራት ነው የተቀበልኩት።
ቆይ አንዴ ጨምረኝ። ሄሎ አቤት መስ ሄሎ፣ ስምህ ማን ነው?
አቤት መስ ሶፎኒያስ ሶፎኒያስ ለ area manager ነው። እሺ የምታሳውቀው ይሄንን እሺ። area manager ማን ነው? ስልኩ ሰሚት ነው አይደለ?
ሰሚት ነኝ። አዎ
እሺ። ወይ እኔ አሳውቅልሃለሁ፣ ግን እንትን ትደውልለታለህ አንተ ወይ እኔ ደውልለት ስልኩን ንገረኝና።
ስልኩማ አይኖረኝም እኔ የለኝም። ሶፎኒያስ Okay። ለ team leader ላሳውቀው።
አዎ team leader ን አሳውቀውና ወይ እሱ ስልክ ይሰጣል።
እሺ እናት አመሰግናለሁ።
እሺ እሺ